ሄሎ ጤና ይስጥልኝ።
ጤና ይስጥልኝ ፊልድ ስቶም።
አዎ ልብ ደርጋዎች እባክዎት ኢንፎርሜሽን ፈልጌ ነበር።
እሺ ቤት መግዛት ፈልገው ነው?
እንትን አንድ እሱ ነው። ሁለተኛ ደግሞ እሺ
አድቫንቴጁ ምንድን ነው? ቤት እንትን ለማለት አድቫንቴጅ ይኖረዋል።
አክሲዮን ነው መግዛት የፈለጉት?
አክሲዮን ነው። አዎ አዎ እንደሱ አይነት አሰራር ይኖራል advantage ኡ።
እሺ፣ እሺ።
እሱን announce የምናደርገው እንግዲህ ሐምሌ አንድ ጀምሮ ነው። አሁን አዎ።
ስሞትንና ስልኮትን ይዤና አዎ እ፣ ሐምሌ አንድ ላይ ደውዬልዎት አቅራቢያው የሚገኝ ቢሮ ቀርበው ሙሉ መረጃ አግኝተው እሺ እ፣ ከተስማሙ ሙሉውን ያገ እ፣ ግዢ ይፈጽማሉ ማለት ነው።
እሺ ስሞትም አልበል።
ቢያድግልኝ መለሰ እሺ ማስታወቂያችንን ከምን ሰምተው ነው?
ከቴሌቪዥን
የት አካባቢ ነው ትርሶ?
ቃልቲ
okay ደውሎታለሁ ሐምሌ አንድ ላይ።
እሺ ወንድሜ፣ እሺ እናመሰግናለን።
ምንም አይደለም።